ጤና ይስጥልኝ ቤስት ቤት
ሄሎ ጤና ይስጥልኝ ቤስት ቤት ነው የምንወዳ
በሴንት ብር አስገቢ ዲፖዚት አድርጌ ነበር ለመጫወት ቨርቹዋል ከምን ላይ
ከሞባይል ባንኪንግ
ከሞባይል ባንኪንግ አዎ
ከሺህ ከሞባይል ብር ባንኪንግ ባንክ ወደ ገዛ ሺህ ነው?
ብር አሳለፍኩኝ።
ከሺህ ብር ወደ ቤስት ቤት አዎ በሴንት ከሺህ ብር ብር ማለት እሺ ከሺህ ብር የገባልን ሜሴጅ አለ አይደለ አድርጌያለሁ እኮ ሀያ አራት ሰዓት ጠብቅ ብላችሁ ነበር። ትላንት በቀደም ነው የላኩት።
ወጪ አድርገ ነው ገቢ አድርገ ወደ Best ከ Best Bet ብሩ ወደ- ወደ አይደለም ገቢ አድርጌ deposit አድርጌ እሺ message ኡን ልክ ያልናል አዎ ቴሌግራም ላይ ላክ ተብዬ ላኩኝ።
ማነው የቴሌግራም ስምህ እ?
የቴሌግራም ስምህ ታምራት
ማ ታምራት ኩማ።
ታምራት አዎ
ታምራት ኩማ አዎ
አምስት መቶ ብር ነው አምስት መቶ ብር አዎ።
እሺ ሳንቲምቶቹ ገብቶለታል ብለውናል ልከንላቸው ነበረ አዎ አቶ- ገብቷል ብለውናል check አድርገዋል Best Bet account ን
በ- መቼ ነው? አሁን ነው አሁን ላይ ነው እንትን ያሉን ዜሮ ዘጠኝ በ- አስር ሰላሳ ስምንት አስራ ስድስት ሰላሳ ሰባት ወደ የሚለው ነው አዎ የ Best Bet ስልክ ቁጥር
አዎ አምስት መቶ ብር ከሱ ውጪ deposit አድርጋ እንደ ሌላ
አዎ ተጫውቻለሁ እኔ ብዙ በሱ ስለምጫወት ከትናንት ወዲያ ነው deposit ያደረግከው አይደለ አዎ አዎ
እስኪ ቤስት ቤት አካውንትን ቼክ አድርገው
እሱ ምንድን ነው?
አፕሩቭ